ይህ ነው።
አቶ ዳኔ አቤት አቤት።
ይቅርታ በትውልድ ቦታ ውስጥ ያለበት
ይቆራረጣል። ይቅርታ
አቶ አወጣማ
ይሰማል። አሁን ሙሉ ቤት ጠበቃ ሚዜት አሁን ሌላ ስልክ ስለያዙ ነው። ትንሽ ቆይቶ ይደውላሉ።
በሌላ ስልክ አይ ትንሽ ቆይቶ ይደውላሉ። አሁን ስልክ ላይ ስለሆኑ ነው።
በሌላ ስልክ መልሰው ይደውሉ ነው ያሉ።
አይ አይደለም፣
ሌላው መልሰው ይደውሉ። በዚህ ስልክ መልሰው ይደውሉ። ትንሽ ቆይተው
ይቆራረጣል። ኔትወርኩ ነው መሰለኝ።
እሺ።